እየደወ አይሰራም ወይ አይነሳም አይሰራም ወይ አይነሳም ነገር ይጠራል ይጠራል ይሰ-
ሄሎ አውርዶ ሄሎ ሶፊያድ እሱን አውርዶ ሄሎ ሄሎ ሶፊያድ አቤት ሰላም ነው አለን የሚኪያስ እቃ ሰ- ሰጣችሁት እንዴ
ሚኪያስ እ አቃቂ ነኝ ብሏል ኧረ አቃቂ አይደለም እኮ የእሱ እኮ አለም ባንክ እኮ ነው
አለም ባንክ ነው ወደ አለም ባንክ እኮ ነው እኛ አቃቂ ነው ብለው እኮ እሱ የኮ የሚሰጥ እኮ ነው እሱ አላወቀውም ሰውዬው እራሱ ሆዬ
የቆየ በዛ ነበረ የሚቀርበው እሱ እዛ በአለም ባንክ እኮ ነው እሱ እኮ አሁን እሱ ያብስራ እያለ የነበረው ቱሉ ዲምቱ ነው ሰውየው ደግሞ አቃቂ ነኝ እያለ ነው አቃቂ ኧረ ነኝ አቃቂ መቀበል አይደለም ገና አልፈ ሄደ- አልፈን ሄደን እኮ ነው እኛ አሁንማ ሰጥተነዋል እኮ የ- ለማን ሰጣችሁት የራሱ ለሚኪያስ ሰጣችሁት አዎ በቃ እሺ እሺ እሺ